ነው አለ የሞሮኮ hello hello ጤና ይስጥልኝ hello አይሰማም
ይሰማ እሺ ወ- ወደ ሰማንያ ሰማንያ ስምንት ደውለው ነበር
የምን አገልግሎት ነው እናንተ ጋር መገኘት?
Flintstone Homes ነው Flintstone Homes አያውቁትም Flintstone Homes ነው
እ?
Flintstone Homes
ምን ማለት ነው?